ሄሎ
ሀይላ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን ሰላም ነኝ።
ፍቅር ካቸው ቺፕ ነበር የምንደውለው።
ናትሽ okay፣ order አድርገው ነበር አደለ? ሽንኩርት ናትሽ driver ኡ ደርሷል። driver ኡ ደርሶ ስልክ እየሞከረሉት ነበረ። ይቅርታ ወጥተው ይረከቡታል፣
ናትሽ
ይረከቡት። እሺ፣
ናትሽ ኮ- ኮድ አለው እርሶ ጋር ደርሶታል አደል? ኮድ
አይ ለምን አልደረሰኝም? የማይጠፋ ሁለት ፍቅር ነን እና ለእሷ ማስፋለች ያዘብችው
እኮ ፍቅር ጋር ደውለው እ፣ ኮድ ይረከቧታ። እርሶ ኮድ ይረከቧትና ከፍቅር ፕሮዳክቱን ይረከቡላት ሽንኩርቱን ናትሽ እኔ ረከብላታለሁ ችግር ኮድ የለውም። ኮድ ስላላቸው ኮድ ከ- አይ አይ እርሶ ኖት የሚረከቡት ኮዱን ሲነግሩት ነው ለድራይቨሩ የሚሰጡት።
ናትሽ ስለዚህ ፍቅርን ይጠይቋትና ይረከቡ።
ናትሽ እሺ እሺ